hello አቤት።
ሰላም ጤና ይስጥልን ቤት ስትሬት አብሮ ይስጥልን። የሆነ deposit አድርጌ ሳይገባልኝ ቀርቶ check ልታደርግልኝ ብዬ ነው።
deposit በ CBE ትንሽ እያስቸገረን ነው። deposit ቸግሮ ነው ይስተካከላል። እሺ ትንሽ ታገሱን።
እም፣ ሊያስመልጠን ነው ዛሬ ጨዋታ።
እሺ ትንሽ ታገሱን። እሺ እያስተካከል ነው ነው አሳውቀናል።
ነው አዎ፣ እኔም ሳላቅ ነው ወጣ ብዬ ነበርና
አዎ ከተቀንሷል ከኔ ግን መ- አልመለሰልኝ።
አዎ፣ በቃ እሺ አሳውቀናል። እሺ ትንሽ ጠብቁን እስቲ።
እሺ፣ እሺ።
እሺ መልካም ቀን